እንዳንቺ የውበት መለኪያ በሬ ኮማጨኪን ትከሻሽ ይለካ ድንብርሽ ይጫወት ከደረትሽ ጋራ ስለ ጨዋነትሽ መስከረም ያውራ ድንብርሽ ይጫወት ከደረትሽ ጋራ ስለ ጨዋነትሽ መስከረም ያውራ ቦርቃ ያደገች ከዚያ ቦሩ ሜዳ የኩታ በርቆቹ የውቡስ ኮረዳ ቦርቃ ያደገች ከዚያ ቦሩ ሜዳ የኩታ በርቆቹ የውቡስ ኮረዳ የወሎ ልጅ አንቺ የውበት መለኪያ በሪቁ ማጨኪኝ ትከሻሽ ይለካ ድንብርሽ ይጫወት ከደረትሽ ጋራ ስለ ጨዋነትሽ መስከረም ያብራ ድንብርሽ ይጫወት ከደረትሽ ጋራ ስለ ጨዋነትሽ መስክር እናውራ ቁንጅናሽ ያወራል አፋለው አገርሽን የኩታ በርቆጆ ወለየ መሆንሽን ቁንጅናሽ ያወራል አፋለው አገርሽን የኩታ በርቆጆ ወለየ መሆንሽን የሆነች የነፍስ ምግብ ሕይወት በደስታ የምታጅብ ያማረ ጽጌረዳ የወጣች በማለዳ የሆነች የነፍስ ምግብ ሕይወት በደስታ የምታጅብ